አስተካክልና ንገሪያት ትምህርት ነገር hello ጤና ይስጥልን።
እሺ እናት አሁን ክፍል ይደወል ሄሎ አቤት ጤና ይስጥልን።
ሰላም ጤና ይስጥልን።
እንትን አምቡላንስ ይመጣል ብሎኝ ነበር። እዚህ አላርት
መቼ ነበር ያሉት?
ወደ አስራ ሁለት ሰዓት አካባቢ
አምቡላንስ እንትን ብላችሁ ነው ጠይቃችሁ ነው ወይስ ገና አሁን ነው እየጠየቃችሁ ያላችሁ?
አይ ግን ውለን እመጣለሁ ብሎ ነበር። እስካሁን ግን የደረሰ ነገር የለም።
ዋሽንግተን የሕክምና ማዕከል ነው
ይሄ የት ነው? የኬርላንድ አይደለም?
አይደለም? ተሳስተዋል።
እም